ምን እናት
በጣም ይቅርታ ምነው ስራ ነበረሽ እንዴ ወይ ተቋረጠ አሁን ላውራ ላውራ ይመችሻል ማርዬ
ቴሌግራም ቁጥር ልስጦትና የጻፉለት ለእሱ ጉዳዩን በግልጽ መናገር ካልፈለጉ
አዎ ማለት እንግዳ ወይ ለእንስሽ
text አደርግሎታለሁ
በምን በዚህ በዚያው ቁጥር አይ አይደለም በዜሮ ዘጠኝ ሰባ አምስት ቤት ስልክ ቁጥር እልክሎታለሁ አሁን በቃ እንግዳ ላኪልኝና ምንም ይሄ ስራ ለስራ ነው የማወራው እንጂ ሌላ ምንም እንትን የለውም የሚደበቅ አንቺም ነገር ትያለሽ የለም ልክሎታለሁ እዛ በዝርዝር መልእክቱን ያስቀምጡሎት
እሺ እሺ ማሪ እሺ ቻው thank you ቻው